በጣም አመሰግናለሁ። እግዚአብሔር ያክብርልኝ።
ሰላም hello አብሮ ይስጥልን። ለምን መዝገብ ነበረ ውዴ?
ይቻላል
እ ይቻላል ስሞትም አለበል
ረሂማ ረሂማ ማን አ ረሂማ ሀሰን እሺ ኦንላይን ነው በአካል መማር የፈለጉት
በአካል በአካል ስንት ነው? በወ- ወ- በወር ነው ዶ እንትኑ ለ credit hour ሰባት መቶ ሀምሳ ወር ብር ነው አ-
አንድ ወር ነው ሁለት ወር course course ኡ ለስንት ሶስት ጊዜ ወር ነው?
ነው ሶስት ወር ስንት ነው የሶስት ወር ክፍያ?
የሶስት ወር ክፍያ በ credit hour ሰባት መቶ ሀምሳ ብር ነው አጠቃላይ የምንሰጠው credit hour ሀያ ነው እ ስለዚህ
ሀያ ብር አስራ ሰባት አምስት መቶ ሺህ ሀምሳ ማለት ነው አዎ
okay በ cash ነው ክፍያ
በ cash ሳይሆን transfer ም ይችላሉ። transfer አድርገው መልሰው እንትን ካደረጉን ይችላሉ።
በቃ መልሼ እደውላለሁ አመሰግናለሁ እሺ